ሄሎ
ሄሎ ጤና ይስጥልኝ። ውይ አይሰማም ድምፁ። hello አቤት፣ አይሰማም።
ሰላም ናችሁ? እንዴት ናችሁ?
እግዚአብሔር ይመስገን።
እስኪ መረጃ ትሰጠናለሽ?
እሺ፣ ምን ነበረ? የምን መረጃ?
ቴሌግራም ቻናል ላይ የእናንተ ነው ትክክለኛ? አዳድርኩ ቴሌግራም ምናምን ቻናል የለንም እኛ። አዳርጉ እ?
ሸለሙ እ?
አዳርጉ ሸለሙ ከሆነ የኛ አይደለም። እኛ አይደለም፣ የቴሌግራም አዎ።
ቻናል የለንም። አዎ
okay፣ ቴሌግራም ቻናል የላችሁ?
የለንም። አዎ fake account ነው።
በቃ እሱን እንትን ለማለት ነው ተደጋጋሚ እንትን እያለ ስለሆነ ለማወቅ ነው። እሺ ሚዲያን ሸቶችን ብዙ የተከፈቱ ስላሉ የእኛ አይደለም። ከዚህ በፊትም አሳውቀን ነበር።
አሳውቃችሁ ነበር? አይ አልሰማንም እኛ።
እሺ እሺ፣ እናመሰግናለን።
እናመሰግናለንማ።
እሺ መልካም